ተጽፏል። እንደ ልብ ጥሹኝ ችግርሽ በኔ ያልፏል፣ ችግርሽ በኔ ያልፏል። በሰው ልጆች ብዕር ታሪክሽ ተጽፏል። እንደ ልብ ጥሹኝ ችግርሽ በኔ ያልፏል፣ ችግርሽ በኔ ያልፏል።
ብሓሜት ቢለውዖ ዘኣልፅልኦ የበላዓኝ ባንቺ ምክንያት ስንቱ የተጣላዓኝ እሳት ንእዶ ነድኦ ሲበላው ይጠፋል ችግርም ስቃይም ከታገሱት ያልፋል ከታገሱት ያልፋል
በሰው ልጆች ብዕር ታሪክሽ ተጽፏል። እንደ ልብ እሹኝ ችግርሽ በኔ ያልፏል፣ ችግርሽ በኔ ያልፏል። በሰው ልጆች ብዕር ታሪክሽ ተጽፏል። እንደ ልብ እሹኝ ችግርሽ በኔ ያልፏል፣ ችግርሽ በኔ ያልፏል።
ዛሬ ስትሰው ነው አህሽ ብዙ ሰው አጭቶሻል በእኔ በከርታታው ሁሉም አልፎልሻል ከእንግዲህ ክስ ወዲያ አይነካሽም ክፉ ሞቱም ለእኔ ይሁን በቅድሚያ መርገፉ በቅድሚያ መርገፉ በሐሜት ቢለውዖ ዘአልጽልኦ የበላዓኝ ባንቺ ምክንያት ስንቱ የተጣላኝ እሳት ነዶ ነድኦ ሲበቃው ይጠፋል ችግርም ስቃይም ከታገሱት ያልፋል ከታገሱት ያልፋል